ሄሎ
ሌላ ብልጤና ያሰኝ ሰላም ጤና ይስጥልን። ቤት ቤት አለን ካርድ እንትን አልደረግ ብሎኝ ነው።
እ
እንትን ካርድ እንትን እስካን አልደረግ አለኝ።
የት ነው? ኤጀንት ነህ?
እ?
ኤጀንት ነህ?
አይ እሺ
ገዝቼ ነበር ትላንትና የቤቲንግ ቤዝስ አይደለ?
እሺ ቤት ቤት አዎ።
እሺ እና አሁን scan ሳደርገው እምቢ አለኝ።
እስቲ ንገረኝ ለእኔ cashier ኮዷን check ላድርግልክ።
እሺ አስራ ሁለት አስራ ሁለት አምስት አምስት ሀያ ሰባት ሀያ ሰባት ስምንት አርባ አራት
እሺ አሁን በርቶ ላልሺ ቼክ አድርገው።
እሺ እሺ እሺ እናመሰግናለን። መልካም ቀን